hello ሰላም እንዴት ዋሉ?
አለን stand up comedy ን ቦታ ለማድረግ ነው።
እሺ ይቻላል። ኦንላይን ተመዝግበዋል? እሺ ቶሎ ከመጡ ኢንተርኮንቲኔንታል ደረሰኝ እንትን አለን ትኬት ይሸጥና እዛ ላይ መገኘት ይችላሉ።
እዛው ትኬት ሊሸጣችሁ ነው።
አዎ ቀድመው ይምጡ። አስራ አንድ ሰዓት ነው የሚጀመረው እንትኑ ፕሮግራሙ። ቀድመው ይምጡ። እርስዎ አሁን እየመጣሁ ነው። በቃ ነው
እሺ ኢንተር ነው አይደል? ካዛንቺ ያለው ካሳንቺ አለ። አዎ በትክክል በቃ መልካም። እሺ ትመጣለህ ሁሉ
አለን እኛ ወረፋ ሳይመጣበት እርስዎ ቶሎ ይድረሱ።
እሺ እሺ እሺ እናመሰግናለን። መልካም እኔም ያ እኮ በስንት ከስታ እንጠዋወቅ